Hello እንትን ዘጠና ሰባት ስልሳ ስምንት የሞተረኛ order ይዤ pin ልታደርግልኝ ነበር።
የሞተረኛ order ዘጠና ሰባት ስልሳ ስምንት ነው ያልከኝ? እሺ አየዋለሁ፣ ግን የሞተረኛ order መሆኑን በምን አወቅክ አንተ?
ስድስት ነጥብ አንድ ኪሎ ሜትር
አየዋለሁ። እሺ